Hello. Hello.
Hello.
Hello. Hello, hello. Hello, hello. Hello.
ይሰማል?
ይሰማል፣ ይሰማል። Hello፣ ይሰ- ይሰማል፣ አይሰማም?
ይሰማኛል። የእንትን አገልግሎት ነው አይደል?
የ- የጤና አዎ፣
ለማማረር ነበር።
እሺ፣ እሺ። ለምንድን
ኖሊ ፓክ ተገኝተለት ይቻላል።
እ፣ በአካል እንኳን እንትን የለውም።
ኦንላይን ብቻ ነው ማለት በስልክ ተነሳፕ ታደርጉ
አዎ፣ አሁን ያለው ሁኔታ እዛ ነው። ግን እ፣ አስፈላጊነቱ ታይቶ ምንድን ነው በሆስፒታል ወደ እንደዚህ አይነት ቦታዎችን መምራት እንችላለን። ምንድን ነበር ደንበኛችን አይ ለ- እንዲሁ ካልመች ማማከር የፈለኩት ነገር ስለነበር ነበር ኦ በስልክ only ነው።
በስልክ ስላልመሰለኝ ነው።
okay ያው ይሄ በስልክ ነው እና ግን እንግዲህ ምናልባት ጉዳዩን exactly ቃል በቃል እንኳን መናገር ይከብዳል። እኔም የሕክምና ባለሙያ ነኝ፣ ችግር የለውም። ግን ምናልባት የሚከብዱት ከሆነ ግን እንደዚህ አይነት ሁኔታ ነው እና ስትራቴጂ ላማከርልኝ የሚጠቀሙበት ቦታ ነግሮታለሁ። ደሱ አሞታል።
አይ thank you በቃ አመሰግናለሁ።